አብሮ ይስጥልን። ሰላም ነው።
ሰላም እንደምን አንድ ለን የበረራ አገልግሎት ፈልጌ ነበረ።
እሺ
እ፣ ቅዳሜ ከጧት በረራ ይኖራል ከኮምቦልቻ አዲስ አበባ።
እሺ ሌሎት እሺ።
ለአንድ ሰው ነው አ
ቅዳሜ ጠዋት አራት ሰዓት ከሩብ ላይ አለው ዋጋው ሶስት ሺ ሁለት መቶ አንድ ብር እ፣ ወይ ደግሞ ከሰዓት አስራ አንድ ሰዓት ላይ ሁለት ሺ ዘጠኝ መቶ ብር ሁለት ሺህ ዘጠኝ መቶ ብር
እም፣ እሺ ከመቀሌ ወደ አዲስ አበባ
ለመቼ
ቅዳሜ የቅዳሜ ቀን ቅዳሜ እም፣ ቅዳሜ ሙሉ ነው ወይ እ፣ ወይ እ፣ እሁድ ነው ያለው
ወይ አርብ ወይ እሁድ አዎ የእሁዱ እንኳን ውድ ነው ትንሽ business class ነው ያለው አ አለ አራት ሺ ሰባት መቶ ዘጠኝ ብር እሺ የአርቡ ሳ አርብ ጧት አርብ ጠዋት እስቲ አርብ ጠዋት እ፣ ሶስት ሰዓት ለአራት አስር ጉዳይ ላይ አለ
እም፣ ዋጋው ስንት ነው?
ዋጋው አራት ሺ ሰባት መቶ ዘጠኝ ብር
የአርቡ የአርባ
አራት ሺህ ሰባት መቶ ዘጠኝ ብር እም፣ እሺ ከሰዓት አስራ አንድ ሰዓት ሰ ከሰዓት ከሰዓት በኋላ አዎ አስራ አንድ ሰዓትም ላይ አለ አራት ሺ ሰባት መቶ ዘጠኝ ብር
እም፣ እሺ መርሀባ። እሺ መልሼ ልደውል በቃ እንትን በል።
ሪካርዶ ይደውልልናል እሺ thank you እናመሰግናለን መልካም ቀን መርሀባ። መልካም ቀን